ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
ገንዘባችን እኮ እንዳለ አልመለስልኝ አለ። እስካሁን ሪፖርት አደረግን፣ ገንዘብ አልተመለሰም፣ አልመለስልኝ አለ።
አሁን ሪፖርት ያደረጉት
ሪፖርት አድርጊያለሁ፣ screenshot ምናምን ላኩ ይላሉ፣ ለብሳለሁ።
በዚህ ስልክ ነው ያደረጉት።
አዎ ሰማንያ ስምንት ምናምን ስለ
አንድ ሺህ ብሩ ነው
አንድ ሺህ ብርም አለ ሁለት ሺህ ብርም አለ ብዙ ብር ነው።
እዚህ ጋር ያለው አንድ ሺህ ብር ነው።
በ- በዚህ በዚህ ቴሌግራም የላኩልሽ ነው።
አዎ
ሁለት ሺህ ብር ደግሞ አለ የቆየ
እሺ፣ ተላልፎለታል። መልስ እናገኝ እናሳውቆታለን። በትዕግስት ይጠብቁ።
አራት ቀን ሆነኝ እኮ አ- እናንተ እንደዛ ነበር የምትሉት።
አንዳንድ ጊዜ ትንሽ system ስለሚያስቸግር ነው አስተላልፈንሎታል።
እኛ እኮ አምነናችሁ ነው የምንጫወተው። እንደዚህ ከሆነ እኮ አሁን ዋጋ የለም።
ካልተን እናሳውቆታለን።
እሺ እባካችሁ እባካችሁ